ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከአሪፍ ፔ ነበር የምደውለው። ሎዛ እባላለሁ።
እሺ እሺ፣ ትናንትና ማታ ደውለው ነበር እና የፈለጉትን አገልግሎት አግኝተው እንደሆን ለመጠየቅ ነበር።
አዎ አዎ። አይ እንትን ላይ እ፣ አለማየሁን ቆይ በለው
ምን አሉኝ?
እንትን፣ እ፣ በኩዊክ ብር ላይ አስገብቼ ብር አልገባም ነበረ እሺ እነሱን አናግሯቸው ብለው የእናንተ ስልክ እነሱ ነበር የሰጡኝና እሺ።
ጠዋት ሳየው ገብቷል።
ምን አሉኝ? ደንበኛችን ድምጽ ጠዋት ቆራርጦ ሳየው ገብተዋል።
ብሩ ገብቶሎታል?
አዎ አዎ አዎ።
እሺ፣ እሺ። ደንበኛችን እናመሰግናለን። መልካም ቀን ይሆናል።
አመሰግናለሁ።